ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው
ሰላም ነው የሆነ እንትን ላይ ነበር ሁሉ ስፖርት ላይ minus ተደርጎብኝ ነው ከ account ላይ
ቴሌግራም ላይ ልከውልናል ቅድም ልክ ያለው ግን transaction history ውን እንትን በል ብለሽኝ እሱ ደግሞ አይከፍትም በእናትሽ ወይ እኔ ስልኬን ምናምን ልንገርሽና እናንተ ጋር የሚከፍት ከሆነ እንትን በይ በሌላም በ PC ራሱ አያይዤ አይከፍትም የማይ- የማይከፍተውን ፎቶ ያንሱና ይላኩልን ብለኖታል ቅድም የማይከፍተውን አዎ እሱን ፎቶ ስክሪንሾት ያንሱና አድርግ ስክሪንሾት አድርግ ኦኬ